ሄሎ ሄሎ አቤት ከቲፕሲፕን የደወልኩልዎት ሰብሪ ነው።
አቤት ኦኬ የግሩፕ ኮዱን አተውት ነበር አይደል? የኦርደሩትን አዎ ኦኬ፣ ልጆች እዛ- አሁን አ- አጣሁት ኦኬ እዛ አፕሊኬሽን ኦርደሩ ላይ ገብተው ማጡት።
የለም አሁን ኦኬ አቤት እሺ፣ ነበር እሱ ጋር እያየን የነበረው ኦኬ እሺ፣ ሀያ አራት ሀያ ሁለት ነው። እስኪ ይህን ይስጡትና፣
ል- ልደውልልህ ለልጁ አዎ ሀያ አራት ሀያ ሁለት ነው ይስጡትና፣ እምቢ ያለኝ ካለ መልሰው ይደውሉልን ለኛ።
እሺ በዚህ ቁጥር እንደውል።
አዎ በዚህ ይደውሉልን። አዎ
እሺ እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን። እሺ፣ እሺ።